ልጁ ምን እንደሆነ ሳይነግረኝ ዘጋው።
ወይ
እሺ ተቋረጠ ደንበኛችን። ፍሪጁ ምንድን ነው እየሆነ ያስቸገሩት?
በቃ አይሰራም፣ አይቀ- አያቀዘቅዝም።
አያቀዘቅዝም? ይበራል?
አዎ የለም ምንም ነገር ወጥ አይበራምም፣ አያቀዘቅዝም።
አዎ
እሺ ደንበኛችን፣
እሺ ሌላ ነገር?
በርበሬ
እሺ ስለ ደወል እናመሰግናለን። ስለ አገልግሎቱ ያሉት እ- ሀሳብ አስተያየት እ- እ- ከሚሰሙት- እ- እ- እሺ እናቴ በቃ እሺ መልካም